ጤና ይስጥልኝ ቢጃይ ወደ ስኔ በኩል ምስክሮች ሰላም እንዴት ዋልሽ?
እግዚአብሔር ይመስገን።
ቴክኒክ ለማስመዝገብ ነበረ
እሺ ቢጃይ አይዲዮትን ይነግሩኛል።
አስራ አምስት አምስት ዘጠና አንድ
አስራ አምስት አምስት ዘጠና አንድ
አምስት ዘጠና አንድ አልማዝን ኮዮ እሺ ደንበኞች መስመር ላይ ይጠብቁኛል ልፈልግሎት ከቢጫ ካርድ ነበር ያገኙት አዎ
እ በ text የተላከልዎትን አላዩትም ነበር
አይ እኔ የዛ መስመሩ ኃላፊ ነኝ። ደውዬ እያስመዘገብኩኝ ነው።
እህ እሺ ታዲያ የተመዘገቡበትን ስልክ ቁጥር ይነግሩኛል
የተመዘገቡበት የ outlet።
የ- አዎ።
አዎ፣ ደንበኛው የሉም እዚህ እና ሌላ ሀገር ነው ያሉት።
እሺ እሳቸው ስልክ ታዲያ ላይ ነው ሲን የሚገባው።
number ሳለ አዎ number ልንገርሽ አዎ
አራት ዜሮ
እሺ
ሰላሳ
ሰላሳ ሀምሳ ሀያ አራት
ሀምሳ ሀያ አራት ሀያ አራት
እሺ መስመር ላይ ይጠብቁኛል አልማዝ ሆቴል ነው አዎ አልማዝ እንኮ ይወጣል።
እሺ ለሌ- ለሌላ ጊዜ እንዲጠቅሙት ቢጃይ አይዲዮትን እንንገሩት የአውትሌቱን ቢጃይ እዚሁ ካርድ ላይ መዝግብላቸውና ልዩ ንገሩ እሺ አስራ አምስት ሀምሳ ስድስት ሰማንያ ስምንት ሰማንያ ስምንት አሉ አዎ ሰላሳ ዘጠኝ ወይ ነግሩኝ
እ እ
ሙሉ ስም
ሙሉ ስም ልንገርሽ የማን- የማናጀር ስም ልንገርሽ
ምን አለኝ?
የማናጀር ስም ልንገርሽ ወይ ምን ነው የፈለግሽ?
አ አ ችግር የለው ቅድስት
ቅድስት ቅድስት ብቻ ነው።
ቅድስት ማለት ቅድስት ረዳ
እሺ እ ስልክ ቁጥርስ ስልክ ቁጥር ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ሶስት ስልሳ ሶስት
ሀምሳ ዘጠኝ ሀምሳ ዘጠኝ ሀምሳ ዘጠኝ ሀምሳ ዘጠኝ
አስራ ስምንት ምን አለኝ?
አስራ ስምንት
እየተቆራረጠ ነው።
አስራ ስምንት አስራ ስምንት አስራ ስምንት እሺ እ ምንድን ነበር የሆነ?
የሜታ እ፣ ፍሪጁ ነው የተበላሸው።
ፍሪጁ አዎ አያቀዘቅዝም ነው?
አያቀዘቅዝም። በፕላስተር አጣብቀዋታ የሆነች ነገር እሷ ፕላስተር እህ።
ስትላቀቅ እ፣ ማቀዝቀዝ ያቆማል።
ፕላስተሯ ስትነሳ አዎ የሆነች ነገር በፕላስተር አጣብቀዋል። እሷ እሺ።
ፕላስተሯን ካላቀቋት የሆነች ነገር ምትወጣለች እና በዛ ምክንያት ማቀዝቀዝ ያቆማል እና fixed ሊያደርጉት
እህ እህ እሺ ደንበኛችን እ ጥያቄው መዝግቤ ለሚመለከተው አካል አስተላልፍልዎታለሁ። ሌላ ምረዶት ነገር አለ?
አይ የለም።
እሺ ስለ ደወሉ እናመሰግናለን። ስለ አገልግሎት ያሉት ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልኝ። መልካም ቀን።